hello
hello ጤና ይስጥልኝ። ሰላም ነው?
አለን እ፣ ከዊ ፕላስ ሶሉሽን ነው የደወልኩት።
እ?
ከዊ ፕላስ
የምን ዊ ፕላስ እ?
ዊ ፕላስ ሶሉሽን ድርጅት ነው። አይሰማም እንዴ?
ይሰማል።
እሺ፣ ከዊ ፕላስ ሶሉሽን ድርጅት ነው የምደውለው። ነው እማ- እ?
ተሳስተሻል።
አ ኬማርት አይደለም ኮስሞት አ- አይደለም እሺ፣ ይቅርታ።